hello ዋሽንግተን አቤት፣
ሰላም ነው ሰላም
አለን። እንዴት ናችሁ?
እግዚአብሔር ይመስገን ደህና ነን።
ከ TV ከ TV ላይ አይቼ ነበረ የደወልኩላችሁ እሺ
እ እሺ
እ
እሺ፣ ምን ልርዳክ?
እ የጤና ባለሙያ ናችሁ?
የጤና ባለሙያ አይደለንም እኛ፣ ግን የምትፈልገውን ነገር መረጃ እሰጣለሁ።
እና ምን ምን ምን ምን አላችሁ?
የምን ሕክምና ነው የፈለግከው?
የአባላዘር
እ?
የኧረ የአባላዘር አይደለም የ የ- የምን ልበልሽ? ሄሎ ሄሎ።
ሕክምና አለን። የምትፈልገውን ንገረኝ።
አን- አና ልንገርሽ የ ወይ የምረው የጋለ ድንጋይ ላይ ቁጭ እስቲ የሚመጣ በሽታ ምረው እ ምን ኪንታሮት ነው?
አዎ ኪንታሮት ይችላል እ እሺ አለን ሐኪሞች ስላሉ በአካል መታችሁ መታየት ነው።
ምን አልሽ?
በአካል መታችሁ መታየት ነው።
የ- የት የት
ቦሌ ሩዋንዳ ኤምባሲ ፊት ለፊት ነው ያለን።
እ እ እ ቦሌ
ቦሌ አዎ፣
ቦሌ ስንተኛ ፎቅ
ፎቅ አይደለም ግቢ ነው።
እ እ
ፎቅ አይደለም ግቢ ነው።
እና ከአዲስ አበባ እንደወረድኩ ቦሌ ብዬ ተሳፍሬ ልምጣ?
ቦሌ ሩዋንዳ ጋር ነው። አዎ አይ